ሄሎ ነቢል አቤት ሰላም ነቢል እንዴት ዋልክ? ላይ ነድሰ እንደውልልህ እንዴት ዋላችሁ? ሰላም ነው?
አለን እግዚአብሔር ይመስገን። ጀስት አፕዴት ለማድረግ ያክል ነው የመራ ዩኒቨርሲቲ ስክሪንሻት ልከንልሃል። በቀጣይ ሁለት ዩኒቨርሲቲዎች ላይ ይሆናል ፕሮሲድ የምናደርገው ና አሁን ምን ላይ ነው የተደረገው?
ሄሎ ዩኒቨርሲቲ ኦፍ ማርቼ ማርቼ ማርቼ በመጀመሪያ ነበር ያልሽው?
አዎ እኮ ዩኒቨርሲቲ ኦፍ ማርቼ ነው። አሁን ልቀጥል ስለሆነ ቀጣይ ዩኒቨርሲቲዎችን አዎ ፕሮግራም እልክልሃለሁ። so እነሱ እሺ።
ፕሮግራሞች ትመርጥልኛለህ ማለት ነው። just update ላደረግን የደወልኩልህ።
እሺ እሺ እሺ፣ አመሰግናለሁ።
እሺ፣ ነቢል መልካም ጊዜ። እሺ ቻው። እሺ